ሰላም ነው።
ሰላም
ከወላይታ ነው። agent ነኝ። ገነቱ ማን ልበል?
ገነቱ ገነቱ።
ትላንት የመኪና እየተጫነ እንትን ፋይል አልነበረም ውስጥ።
እሺ አሁን ፋይል ስለጫንኩ አሁን እንዲጫን ፈልጌ ነበር።
ገነቱ። እሺ አንዴ ጠብቀኝ።
እሺ።
ገነቱ
አቤት AnyDesk ንገረኝ እስኪ።
AnyDesk እሺ፣ እሺ እየከፈትኩ ነው።
እሺ
እሺ አስር አስር አርባ ስድስት አስር አርባ ስድስት ስልሳ ሁለት እሺ
እንደገናም ስልሳ ሁለት እሺ አርባ ዘጠኝ
አርባ ዘጠኝ አስር አርባ ስድስት ስልሳ ሁለት ስልሳ ሁለት አርባ ዘጠኝ ነው።
አ አ እሺ ገነቱ accept በለው እሺ ሲመጣ።
እሺ እሺ እሺ shop ኡ ግን የት ነው ገነቱ?
አረካ እዚህ አረካ አንድ የሚለው ነው። ማን ነው አረካ እና አይደለም ማዞሪያ ሁለት ማዞሪያ ሁለት አ ማዞሪያ ሁለት ነው። አይ እሺ
መኪናው የሚጫንበት አይደለ?
አ አ መኪናው የሚጫነው ነው። እስኪ የት ቼክ ነው ያልከኝ?
እያደረኩ እስኪ ቆይ check እያደረኩ ነው አንዴ እሺ እሺ ጨርስ።
እሺ በቃ ማዞሪያ ሁለት ነው።
ማዞሪያ ሁለት አ እሺ እሺ በቃ ገነቱ accept በለው ሲመጣ እሺ እሺ